ሰላም ጤና ይስጥልን። ቺፕ እባክዎ መለስ መልስልኝ። ሰላም ነው። እንትን አዝዤ ነበር አልመጣልኝም።
ምን ነበር?
አልሚ ሽሮ አዝዤ ነበረ።
በዚህ ስልክ ቁጥር ነው?
አዎ
ወሰን
አዎ
okay። ያው ምጥን ሽሮ አዘው ነበረ።
አዎ እዚህ ጋር ጧትን ስለሆነ ገና assign ነው የሚለው driver እና ትንሽ ይጠብቁ ሊመጣሉት ይችላል።
ከትናንት ወዲያ እኮ ነው ያዘዝኩት።
አዎ ከትላንት ወዲያ ነው ያዘዙት። እዚህ ጋርም እያየሁት ነበር። የት አካባቢ ነው location ኡ?
ጨርቆስ ታቦት ማደሪያ ጋር የት አሉ?
ጨርቆስ ታቦት ማደሪያ ጨርቆስ
አዎ ጨርቆስ ታቦት ማደሪያ ወደ ቄራ የሚወስደው ፈለገ ሀር የለም አዲስ አበባ አጠቃላይ ሶስት ነበር ያዘዙት፣ ሶስት ኪሎ አዎ አዎ እሱም ብቻ ነው ያዘዙ። ሌላ product የሉትም።
አዎ ሌላው ደርሶኛል። ያው ተራ በተራ ስለሆነ የመጣው አዎ፣ ሌላ ዕቃው ያው ተራ በተራ ደርሶኛል።
እሺ፣ ደውዬ ይሄ አሳውቅ አሁን ስላልደረሰኝ አሳውቅሎታለሁ። ይቅርታ ይጠብቁ።
እሺ እሺ እሺ።
እሺ